አሎ hello ሰላም ነው። እንትን ነበር ብር አስገብቼ ነበርና ማለት ነው። hello
የሰሞኑ ወንድሜ
ያ ስጫወት ሺህ አምስት መቶ አስገብቼና ስጫወት ብር normal የኔን ይቆርጣል፣ ግን አይደምርልኝም እና ብሩ ወሰደው ሙሉ በሙሉ ማለት ነው።
አዎ እየተጫወትክ ነው አይደለ? እንደዛ ብሩ የተቆረጠብህ normal ይቆርጣል፣ ግን ምንትን ማድረግ አይችልም፣ መደመር አይችልም።
ትንሽ ጠብቀው እሺ። connection ነው እያስተካከልን ነው እሺ።
okay አሁን እኮ balance ዜሮ ነው። ሺህ አምስት መቶ የነበረው ዜሮ ነው balance።
ገባኝ ገባኝ። ትንሽ ጠብቀው እሺ።
እሺ እሺ እሺ እሺ